በልታ እንዴት ነሽ?
አለሁ እንዴት ነህ?
አለን። አሸናፊ ነኝ። የወደሩ ሰማንያ ሶስት ሰላሳ እንዲወጣ ፈልጌ ነበር። ሌላ ለምን ሌላ ወዳድ ይዘዋል?
ሌላ ወርደር ወደ ሀያ ሁለት የሚሄድ ይዤ ነው።
ንገረኝ እሱኛውን።
ሰማንያ ሶስት ሰማንያ ስምንት ሰማንያ
ሰማንያ ሶስት ሰማንያ ስምንት ሰማንያ ስምንት ነው መጨረሻው። ሰማንያ ሶስት ሰላሳ እና ሰማንያ ሶስት ሰማንያ ስምንት ነው ያዝከው።
አዎ፣
እሺ መስመር ላይ ጠብቀኝ።
እሺ
ወጣሁ። ሎጊን የሚለው ኮኔክሽን ኮቷል።
የለም። ኧረ ወደዛ ሂድ
የዴት ነው ያለው አሸናፊ?
ወ- ወይ ሀ የዲ እሱ- ጃክሮስ ነው ያለው አይደለ?
ጃክሮስ። እኔ ደግሞ ከእናንተ ቢሮ ዝቅ ብዬ ነው ያለሁት ዩኒቲ ጋር ነኝ። በእናትህ
እኮ ወደ ጎሮ ሜዳውን እየሰራኸው ነው።
እሱን እንዲወጣ ፈልጌ ነው እኔ አ- አ- እዛ ዩ- ኮን- አይወጣም። ደቂቃውን አይተኸዋል? ቆይ መስመር ላይ ጠብቀኝ።
ደቂቆ አ- አሁን ነው ያዝኩት።
አሸናፊ ወይ ወደ ሁለት ሜዳውን ላስወጣልህ። እሱ ነው የሚወጣው። እሺ
እኛው አይወጣም አይወጣም ያኛው። ወይስ ሁለቱንም ትሰሯለህ?
ሁለቱ እኔ አንድ እኮ ነኝ። እንዴት ሰራዋለሁ? ሀያ ሁለት እነዛ እና ያንን ጎል ላውጣልህ፣ የሀያ ሁለቱን
የኛው ማውጣታችን ያኛው አይወጣም።
በቃ አውጪ፣ ሀያ ሁለት አውጪ እና ወጥቶልሃል።
ያኛው ያኛው ፊና አስተካክይሽ
እሺ